ጤና ይስጥልኝ። ከየት የበራ መረጃ ማስተላለፍ ወለዶ?
ሄሎ ሰላም ነው።
እግዚአብሔር ይመስገን።
እንትን ራይድ ፈልጌ
ከየት ወዴት ነበር?
ይሄ ቦታ ምን ነው? ቆይ ልጠይቅ።
ራይድ ይሄ ነው ቦታ ምንድን ነው የምትለው? ይሄ ንገረው።
ሄሎ፣ ሄሎ
ይቅርታ ሄሎ።
አባቴ፣ ራይድ ነው ያሉት?
አዎ ራይድ ፈልገን ነበረ Ride አይደለም ይሄ የበራ መረጃ ማዕከል ነው።
ነው እሱ ስንት ነው የደወለው ሰማንያ አንድ ሰማንያ አራት አይደለም አይደለም